ጤና ይስጥልኝ። የስፖርት በኮም ምርዳው
ጤና ይስጥልኝ።
ስፖርት ምርዳው
የሆነ ቴሌግራም ላይ ልኬ ነበር እኮ
ማልበት
ሲሳይ ሀጎስ።
ሲሳይ
አዎ ስልክም ላክት ብዬ የሆነ ሁለት ሺህ ብር አሳልፌ ነበር። ወደ ሲቤ ብር ብሩ አልገባም። ቼክ ይደረጋል ተብዬ ትናንትና።
እሺ ቆይ አንዴ ጠብቁኝ።
እሺ።
እሺ ይስተካከሉታል። እሺ አይተነዋል። ይስተካከላል።
እሺ፣ አይተነዋል። ይጠብቁ፣ ይስተካከሉታል። እዛው ቴሌግራም ላይ እንመልስሉታለን።
እሺ።